hello ሰላም ጤና ይስጥልን። ደውለው ነበር
ኬት ነው?
ላይና ቴክ consultant ነው።
ኮንሰርት ነው?
እም?
ኮንሰርት ነው?
ምን አልከኝ?
ሄሎ hello አይሰማ?
ሄሎ አቤት አይሰማው?
እ፣ አይሰማም?
ይሰማኛል። አንተ አይሰማም?
አ፣ አይ እ፣ እንትና እዚህ ነበረች እና ልጅ ደውላ ትሆናለች። ደውሎ ይሆናሉ ልጆች ነበሩና ይቅርታ።
እሺ በቃ እሺ መልካም